ሄሎ ፕሬሽ ታገለኝ
በርሳቤት ወርደት ይዤ ነበረ እና ዶቭ ዝናብ ነው ምንድን ነው አይጨመርም?
እንትን ኦርደር ነበሩ
እሺ ሀምሳ አስራ ስምንት ሀምሳ አስራ ዘጠኝ
ሁለት ነው ያስከው። እሺ እስኪ ቼክ ላድርገው። በዚህ ሰዓት የሚያበራ የለም ግን ልጨምርልህ ይዝናል።
እኛ ጋር ነው ደግሞ እየዘነበ ያለው መሰለኝ ይዘንባል። እዚህ የት order ነው?
ሰሚት በቃ እሺ፣ እጨምርልሃለሁ እሺ